ጽጌት እንዴት ናት? ጽጌት ቤት
hello።
ሄሎ፣ ጤና ይስጥልን ቤተሰቦች።
አሁንማ በእናትህ የሆነ ገንዘብ ብዙ አድርጌ እስካሁን አልገባልኝም።
እሺ፣ ስንት ብር ትናንትና ነው?
ያደረኩትኝ እሺ፣ አንድ ሺህ ስንት ብር?
ስምንት መቶ ሀምሳ ብር ወዴት ነው? ወደ ቴሌብር ነው?
ወደ ንግድ ባንክ።
እሺ ንገረኝ የቤት ቤት ቁጥር።
ይሄ የደወልኩበት ስልክ ነው።
እሺ ዜሮ ዘጠኝ አስራ አንድ ዘጠና አንድ እሱ ነው።
አዎ አዎ።
እሺ ልልክ ትንሽ እኮ አሁንማ ከፋ፣ ወደ በእናትህ ወደ ባንክ እኮ ትንሽ process እያደረገ ስለሚቆይ ነው። ለዛ ነው።
ታዲያ ቴሌብሩ ተበድረንበታል። ይሄ እንዴት እናድርግ?
አዎ፣ እሱ እዛ እኮ ነው። አየህ፣ ይቆርጣል።
በቴሌብር ሆኖ ሳንቲምን ብትጠቀም ወዲያው balance እኮ ነው አሁን- የሚሆነው።
አሁን እንኳን ቢለቅልኝ በቃ ወይ ሌላ ጊዜ በዛ አላስገባ ሌላ account ላይ ደግሞ አይገባም እኮ እሱ ቶሎ ወይ አ- ደውልላቸው ለቻፓዎች። እንደዚህ እኮ ነው። ወደ ባንክ ሲሆን እንትን ቻፓ process ሲያደርግ ይቆያል።
እስኪ ቁጥራቸውን ቁጥራት- ታውቃለህ?
አላውቀውም።
በቃ እሺ፣ እኔ እሰጥሃለሁ አለ አንድ እሺ።
ሺህ ስምንት መቶ ሀምሳ አይደለ አዎ እኮ ጌታ መሳይ አላምረው ወደ ንግድ አዎ።
ባንክ account አይደል አለ አዎ።
ይኸውልህ፣ ደውልና ካላነሱልህ ደግሞ ቴሌግራም ላይ ውስጥ አድርጌ ነበር አልገባልኝም በላቸው ዜሮ ዘጠኝ
እሺ ስልሳ
ስልሳ ሰባ ሁለት
ሰባ ሁለት አርባ ሁለት ሰባ ሁለት
ስል- እ፣ ስልሳ ሰባ ሁለት አርባ ሁለት እ፣ ሰባ ሁለት ድጋሚ ሰባ ሁለት ሰባ ሁለት አርባ ትንሽ ሁለት ሰባ ጠብቀው ሁለት ግን ትንሽ ጠብቀውና ካልገባው በዚሁ አውራቸው